የሚለው
Hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ። ልዩ ምንድን አንድ ስኬት ነጻ ሽልማት አግኝቼ ነበርኩኝ። ምንድን ነው ሽልማቱ?
ትኬት ነው የገባለው።
አዎ አ፣ በትኬቱ ጌሞችን መጫወት ነው የቴሌቪዥን ጌሞችን መጫወት
አ ያ የቴሌቪዥን ጌሞችን መጫወት ነው።
ለመጫወት አ
አራት ኪሎ ብቻ እኮ ነው። ምንም አትጨምርልኝ።
ምን አሉ?
አራት ትኬት ነበርኩኝ። አራተኛው ነው አራት ላይ ነው እድል ሲሞከር አንድ ትኬት አገኘችው። ትኬቱ አልተጨምርም።
አንድ ትኬት አገኙ ነው የሚለው።
አንድ ትኬት ሽል- ሽልማት አገኝቷል ማለት ነው። message ነው የመጣልኝ እንጂ ትኬቱ አራት ነው። ያው ያለው የነበርኩት ነው።
አይ ሽልማት ከሆነ online reward ስለሆነ በ- ወዲያው ነው የሚገባው።
ሽልማት ከሆነ ሽልማት አ- አሁን እድሉን ሲሞክሩ ነው ያገኙት።
አ
አ፣ አሁን እነሱ እንደ እድል ስለሆነ ወዲያው ነው ወደ ስልኩት ወደ ጌሙ የሚገባሉ
ወደ ምን ነው የምገባው?
ወደሚጫወቱበት ወደ ጨዋታው።
እሺ አያ ልደውል መልሽ።